ሄሎ
ሄሎ ሰላም ጤና ይስጥልኝ Best
አዎ ከሀረር ነበረ።
እሺ አሁን ደውዬ ነበረ voucher approve አድርጉልኝ ብዬ ቴሌግራም ላይ text okay፣ አድርጌ እሺ፣ ነበር ቆይ አንዴ፣ እሺ፣ ጠብቂ። ረድ እና አ፣ ሸንኮር branch ነው በያት በእናትሽ።
voucher conf ሄሎ ወይ እስጢፋኖስ ነው አዎ እስጢፋኖስ በቃ ሸንኮር አድርጎልሻል። እሺ ሸንኮር ብራንች። እሺ አይ ብራንች እዛ ነው ነገር ያልኩት።
ይችላል ነው አዎ፣ እሺ